ማንነቴን ያደፈው ታሪክ መዛግብቴን እዩት ጌታዬ ሲያድስልኝ ተስፋ ሲሞላኝ ሲራራልኝ የትናንትና ማንነቴን ያደፈው ታሪክ መዛግብቴን እዩት ጌታዬ ሲያድስልኝ ተስፋ ሲሞላኝ ሲራራህልኝ ብዙ መዝገብ አለው የፍቅር ምረት ኃጢአቴ ኃይል የለው ወድቋል ዙፋኑ ፊት ንስሐ ስገባ አዲስ መዝገብ መዞ ጽድቄን ይጽፈዋል በደሌን ሰርዞ በደሌን ሰርዞ የትናንትና ማንነቴን የከፋው ታሪክ መዛግብቴን እዩት ጌታዬ ሲያድስልኝ ተስፋ ሲሞላኝ ሲራራልኝ በፍቅሬ ፈሰሰው ያደም ለማን ሆኖ እንዴት ዝም ይለኛል ስጠፋ ጨክኖ ምረቱ ይበልጣል ከእጆቼ በደል ጌታዬ ፍቅር ነው አልገባም ሲኦል አልገባም ሲኦል የትናንትና ማንነቴን ያደፈው ታሪክ መዛግብቴን እዩት ጌታዬ ሲያድስልኝ ተስፋ ሲሞላኝ ሲራራልኝ ባይፈልገኝ ኖሮ ባይወደኝ ጌታዬ አይቀርበኝም ነበር ስጠራው በንባዬ ፀሐይ ሳይበግረው በቀትር ይመጣል እንስራዬን ጥሎ ፍቅር ያሸክመኛል ፍቅር ያሸክመኛል የትናንትና ማንነቴን ያደፈው ታሪክ መዛግብቴን እዩት ጌታዬ ሲያድስልኝ ተስፋ ሲሞላኝ ሲራራልኝ ወድቆ ስላነሳኝ ንጹሕ ደሙን ከፍሎ ቁስሌን ስለሻረው በመከራ ቆስሎ ብስት ብበድልም በለበስኩት ሥጋ ሳለቅስ ሰምቶኛል ደጃፉን ሳይዘጋ ደጃፉን ሳይዘጋ የትናንትና ማንነቴን ያደፈው ታሪክ መዛግብቴን እዩት ጌታዬ ሲያድስልኝ ተስፋ ሲሞላኝ ሲራራልኝ እዩት ጌታዬ ሲያድስልኝ ተስፋ ሲሞላኝ ሲራራልኝ